ጌታ እኮ ነው ይህን ያደረገው፣ አምላኬ ነው ለእኔ የታመነው፣ በዘመኔ ሁሉ ድንቅን የፈጸመው። ጌታ እኮ ነው ይህን ያደረገው፣ ጌታ እኮ ነው ይህን ያደረገው፣ አምላኬ ነው ለእኔ የታመነው፣ በዘመኔ ሁሉ ድንቅን የፈጸመው ጌታ እኮ ነው ይህን ያደረገው። የጠላት የሴራ ያፈራረሰልኝ ከድንጋይ መወገር እኔን የታደገኝ የሞታ ወሽሮ ጽድቅን ያለበሰኝ አምላኬ ብቻ ነው እኔን ያባበለኝ ኃጢአቴን የሻረው በሰላም ሂድ ያለኝ ልቤን ያረጋጋው ስተክዝ የረዳኝ ይህን ያደረገው አምላኬ ነው ለእኔ የታመነው በዘመኔ ሁሉ ድንቅን የፈጸመው ጌታ እኮ ነው ይህን ያደረገው። ከወንበዴዎች እጅ የታደገኝ ፈጥኖ ቁስሌን በዘይቱ ያበሰልኝ አዝኖ ወዳጅ ሆኖ ቀርቦ ሐዘኔን ያስረሳኝ ጌታዬ እርሱ ነው መጽናኛ የሆነኝ በምሕረቱ ያየኝ ቁስሌን የፈወሰው ከጠላት ያስጣለኝ ሰላሜን ያወጀው ይህን ያደረገው አምላኬ ነው ለእኔ የታመነው በዘመኔ ሁሉ ድንቅን የፈጸመው ጌታ እኮ ነው ይህን ያደረገው። ባህሩን ተሻግሮ ወደ እኔ የመጣው የሙታን ኑሮ በሕይወት የቀየረው ያሰረኝን ጠላት በስሙ ገስጾት ነፃ ወጣኝ ጌታ ታሪኬ ለውጦት ልቤን የመለሰው ልጆ ያደረገኝ ጠላቴን የጣለው በቤቱ ያኖረኝ ይህን ያደረገው አምላኬ ነው ለእኔ የታመነው በዘመኔ ሁሉ ድንቅን የፈጸመው ጌታ እኮ ነው ይህን ያደረገው። በምስኪኑ ድንኳን ገብቶ የሚቀመጥ ባዘን ለተዋጠ መጽናናት የሚሰጥ እጅግ ቸር ጌታ ነው፣ ማዳኑን አይተናል። ስሙን አወድሶ እልልታ ይገባዋል። ከስራት የፈታን ጥልቁን ያሻገረን በሰልፍ ያበረታን ያከናወነልን ይህን ያደረገው አምላኬ ነው ለእኔ የታመነው በዘመኔ ሁሉ ድንቅን የፈጸመው ጌታ